ሰላም ጤና ይስጥልኝ።
ጤና ይስጥልኝ። አንድ ነገር check ላደርግ ነበር። create አድርጌ ነበረ። አድራሻው ትክክል መሆኑን check እንድታደርጊልኝ ነው። ማንጎ ዜሮ ዘጠኝ አስር
እሺ፣ አስራ አንድ ሀምሳ አንድ ዘጠና ስድስት ሰማንያ ሃምሳ አንድ ዘጠና ስድስት ሰማንያ ሰማንያ እሺ፣ አሜን።
ጸበል ማለትም ወደ ሀያት መሆኑን check እሺ፣ እንድታደርጊ የት ነበር የሞሉት እርሱ?
ሀያት ሀያት ጸበል ሌሎታ እሺ፣ አንድ ጠብቅ። አያቸው።
መቅዶኒያ ምናምን Hel- ይላል
Hello ወይ
ወይ ትክክል ነው። በቃ join ያስደርጉበት።
ልክ ነው። join ላስደርግበት። እሺ እሺ እና እሺ